ለልጁም ድሮ የማይጠፍ ስጦታ ነው የምትሰጪው?
ሄሎ ሄሎ
አቤት አስታርቀኝ፣ እንዴት ነህ? ሰላም ነው?
እግዚአብሔር ይመስገን ደህና ነኝ። እርስዎ እንዴት ነዎት?
እኔ ደህና ነኝ። እንትን የ agent ኡ account ነው እምቢ አለህ?
አዎ የ agent account እኮ ነው።
በቃ reset ላስደርግልህ። አሁን አንተ password ኡን ቀይረህ ስለማታስታውሰው በቃ አሪፍ የ agent ኡን የፈለግከው አይደል? የ cashier ኡን አይደለም።
አዎ የ agent ኡ ነው።
የ cashier ኡ ይሰራልሃል።
የ cashier ኡ አንዱ ነው የሚሰ ባይዛ አስታርቀኝ በወላይታ በሚለው ሁለት cashier ነው የሚያሳየኝ። ይሄ ግን login እምቢ ብሎኝ እኮ ነው የተጫወተ ገንዘብ እያየሁ አይደሉም።
OK የ agent ኡን ለምን ፈልገው ነው? አሁን ትኬት መቁረጫው ከሆነ የ cashier ኡን፣ ይሄኛው just ለትኬት መቁረጫ አይደለም የሚያገለግለው ይሄ account።
የቲኬት መቁረጫም ፈልጋለሁ እኮ።
እሱም አይሰራልህም።
አዎ በቃ ሁሉም reset ይደረግልህ ማለት ነው።
እሺ create አድርጉልኝ እስቲ።
በቃ reset አስደርግና ሁሉንም እልክልሃለሁ። ጠብቀኝ እሺ። ትንሽ ይቆያል ግን
ትንሽ እስከ ስንት ሰዓት ነው የሚቆየው?
እስቲ እንግዲህ reset የሚያደርገው ልጅ አሁን ስለሌለ ትንሽ ጠብቀኝ።
እሺ